ወይ ሄሎ ጤስ እንደኛ ከቢጂ ኢትዮጵያ ነው የምንደውልልዎ።
ወይ
የቤቶት ስም ልዩ በሪ ነው።
ልዩ ባርና ሬስቶራንት አ
እሺ፣ ሰሞኑን ከቤት መለያ የተላከ ነበረ ደፋር ምን
መለያ ቁጥር በቴክስት ደርሶታል።
መለያ ቁጥር እንጃ ልዩ አላየሁትም ብቻ እ እሺ፣ ካልደረሱት እኔ ልነግሮት ነው እሺ
ሀያትና አርባ ዘጠኝ
አርባ ዘጠኝ
ሰባ አራት
እ
ሰላሳ ዘጠኝ ሰላሳ ስምንት ሰላሳ ዘጠኝ ሰላሳ ስምንት
አዎ መለያ ቁጥሮት አርባ ሶስት አርባ ዘጠኝ አርባ ዘጠኝ ሰባ ሰባ አራት አራት ሰላሳ ዘጠኝ ሰላሳ ስምንት እሺ
እሺ እናመሰግናለን።
እሺ